ትምህርት ቤት ሄሎ ሄሎ፣
ሄሎ ሄሎ ሰላም ጤና ይስጥልኝ። ትምህርት ቤት ይሄን ነበረ ዛሬ መላ እያስገባ አይደለም ምን አልከኝ?
እያስገባ አይደለም deposit ምንድን ነው?
አዎ እ- ቻፓ system fail አድርጎ ነው አንዴ እየሰሩት ነው። እሺ ያው እ፣ ያልቅላቸዋል። ትንሽ ታገሳቸው።
አዎ ካለቀ በኋላ
አይ ያው ያ- አንተ ጋር ብቻ ሳይሆን ለሁሉም ስለሆነ አንዴ እየሰሩት ስለሆነ ገባኝ እሱ